ጤና ይስጥልኝ። ቴስ የበራ መረጃ ማዕከል
ዘለና እንትን ወደ ባህር
ይቅርታ፣ ምን አሉኝ?
ባህር ዳር ባህር ዳር ባህር ዳር ለመቼ?
ከአዲስ አበባ ወደ ባህር ዳር ለነገ።
ለነገ?
አዎ እሺ፣ አንድ ደቂቃ ሌሎት
እሺ
ለነገ የከሰዓት በረራ ብቻ ነው ያለው ወደ ባህር ዳር።
የከሰዓት አዎ የከሰዓት አስር ሰዓት ከሀያ አስር ሰዓት እሺ።
ከሀምሳ እና አስራ አንድ ሰዓት ከሀያ ነው ያለው።
አ- አስር ሰዓት ከሀያ
አስር ሰዓት ከሀያ ያለው ይጨምራል። አስር ሰዓት ከሀምሳ አለ አስር ጉዳይ ለአስራ አንድ እና አስራ አንድ ሰዓት ከሀያ አለ።
ከዚያ በታች ከዚያ ሰዓት የለም። ጠዋት ምናምን የለም።
ጠዋት ያሉት ሙሉ ናቸው።
Okay ስንት ብር ነው የአስር ሰዓት ከሀያው?
የአስር ሰዓት ከሀያው አራት ሺህ አምስት መቶ ሰማንያ ነው። የአስር እሺ።
ሰዓት ከሀምሳ እና የአስራ አንድ ሰዓት ከሀያው ሲሆን ደግሞ አራት ሺህ አንድ መቶ ዘጠና ሶስት ብር ነው።
አራት ሺህ የ- የአስራ አንድ ሰዓቱ ነው አራት ሺህ አንድ መቶ አ- አ- ለአስራ አንድ አስር ጉዳይ እና አስራ አንድ ሰዓት ከሀያ ያለው አራት ሺህ አንድ መቶ ዘጠና ሶስት ብር ነው።
አ- አራት ሺህ አንድ መቶ ዘጠና አምስት አዎ እሺ እሺ መልሼ እሺ በል።
እሺ እናመሰግናለን ስለደወል